የሚለው ይሉ ሰላም ጤና ይስጥልን።
ጤና ይስጥልን።
ከቺፕቺፕ ነበር የምደውሉት።
እሺ እሺ።
ያልተቀበሉት product ነበር።
አዎ ሳሙና Okay። ያው የት ነበር location? ነገ መረከብ ይችላሉ?
እችላለሁ። እኛው ወሎ ሰፈር ቶሞካ Okay። እሺ፣ ነገ ይመጣልዎታል። ይቅርታ በጣም ይመጣልኛል። እሺ አዎ፣ እሺ።
እና ደግሞ ውይ ይቅርታ፣ አንድ ደግሞ ጥቅል ጎመን ይኸው የሰው ስለሆነ ረሳሁት።
Okay፣ ችግር የለውም።
ጥቅል ጎመን እንትን ዳይመንድ ሆቴል ጋር ደግሞ ጥቅል ጎመን
እዚህ ላይ ያለ ቀርቀ አዎ፣ ትላንትና ነው create ያደረኩት፣ ግን ኮድም አልደረሰኝም። ሳሙናው እንኳን ኮድም አዎ።
ደርሶኛል።
አዎ፣ ጥቅል ጎመን ወገና ነው። ነገ ይመጣልዎታል። እሱ
ዳይመንድ ሆቴል ነው እሱ። እሺ እጥረት ስለነበረ ነው። እሺ፣ እሺ እናመሰግናለን።
እሺ፣ እኔ ቆንጆ አመሰግናለሁ።
መልካም ምሽት።
እሺ እሺ